hello ጤና ይስጥልኝ YouTube ነው ምን ልርዳዎት?
አዎ ይስጥልን።
Donkey Tube ላይ ነው የደወሉት ምን ልርዳዎት?
ለመመዝገብ ፈልጌ ነው።
ምንድን ነው መመዝገብ የፈለጉት
እም፣ ለመስራት ነው።
እ
ለመስራት
ምን ስራ
እም፣
እም፣ በምን ዘርፍ ነው መስራት የፈለጉት?
እም፣ በምን ዘርፍ ነው መስራት የፈለጉት?
ስራ የሚሰራ
hello እኮ በምን ዘርፍ ነው መስራት የፈለጉት?
እንዲህ